አትለኪ በዘመዶችሽ ሀብት ይቅር አትመኪ የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ በዘመዶችሽ ሀብት ይቅር አትመኪ እንቅልፍ እየነሳ ጎትጉቶ ጎትጉቶ ፍቅርሽ ነው ያመጣኝ ወደ አንቺ ጎትቶ በውበትሽና በጠባይሽ እንጂ አይደለም በሀብትሽ ገብቶሽ ብትረጂ የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ በዘመዶችሽ ሀብት ይቅር አትመኪ የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ በዘመዶችሽ ሀብት ይቅር አትመኪ ተስማማን የለፋንበትን ማነው የሚቀማን ባልደከሙበት ሀብት ሰማይ የነበሩ አይተሸለታትፈው ወድቀው ሲሰበሩ ስለዚህ የኔ ፍቅር ፍጹም ይቅርብሽ አይዞሽ አታስቢ በኔ ሆንብሽ ፍቅርን እኔና አንቺ እመሃል ቤት ይዘን መኖር እንችላለን በደስታ ፈንጥዘን የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ በዘመዶችሽ ሀብት ይቅር አትመኪ የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ በዘመዶችሽ ሀብት ይቅር አትመኪ ፍቅርሽ ነው ያመጣኝ ወደ አንቺ ጎትቶ በውበትሽና በጠባይሽ እንጂ አይደለም በሀብትሽ ገብቶሽ ብትረጂ የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ ዘመዶችሽ ሀብት ይቅር አትመኪ የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ በዘመዶችሽ ሀብት ይቅር አትመኪ